name by accident. ሄሎ ጤና ይስጥልን። ታትነር ሞባይል አክሰሰሪስ እሺ ቀረበ።
ሀዊ ይባላለሁ። ከዊ ፕላስ ቴክኖሎጂ ሶሉሽንስ ነው የምደውለው።
እሺ ድርጅታችን አዲስ መተግበሪያን ይዞ ወደ ገበያ መጥቷል። በዚህ መተግበሪያ ላይ ከሀምሳ በላይ አገልግሎቶችን እንሰጣለን።
okay ከእነዚህም አገልግሎቶች መካከል mobile accessory የሚለው ስር የ mobile accessory መ- መሸጫ ሱቆችን እየመዘገብን ነው እና እዚህ application ላይ በመመዝገብ ለብዙ ሰዎች ተደራሽ እንዲሆኑ እንጋብዞታለን እና application link ኡን እዚህ ስልክ ላይ መላክ እችላለሁ።
እ፣ እሺ ላኪ።
ግልጽ ያልሆነ ነገር ካለ message ኡ በሚላክበት ስልክ እንዲሁም ደግሞ ሰባ አራት ሰማንያ ላይ ማንኛውም ጥያቄ ማቅረብ ይችላሉ።
okay
እሺ፣ አመሰግናለሁ።